hello
hello ሙሉ ሰላም ጤና ይስጥልኝ።
ጤና ስትልኝ ጤና ስትልኝ አብሮ ይስጥልን። ሰላም ኢሚግሬሽን
አይ፣ ቺፕ ቺፕ ነው።
እንዴት ዋላችሁ?
እግዚአብሔር ይመስገን።
ሰላም ነው አለው። information ፈልጌ ነበር። ፓስፖርት ለማውጣት ቀጠሮ መያዝ አለብኝ ወይስ ማምጣት ይችላል?
እ፣ ተሳስተዋል መሰለኝ። ይሄ ቺፕ ቺፕ ነው። ይሄ ቺፕ ቺፕ ድርጅት ነው።
ችክችክ አዎ ቺፕ ቺፕ ነው ይሄ ድርጅቱ። ኢሚግሬሽን አይደለም፣ ይቅርታ።
እሺ፣ ይቅርታ።